ሄሎ
ወይሎ ሰላም ሰላም ሄሎ።
ጤና ይስጥልኝ። ቴሌቪ
አቤት
ቴሌቪን ምን ልርዳዎት?
እንጫወት ለማቆም ነበር።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ ስድስት ቁጥር ላይ ለማቋረጥ የሚላል ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ ስድስት ቁጥር ላይ ለማቋረጥ የሚላለን እሺ